አቤት ማለት ነው። ሰላም አቤት
ሰላም፣ የቲያትሩን መግቢያ ቲያትር አልኩኝ፣ sorry አስቸገር የለም። የ stand-up comedy ውን ለመታደም ነው። እሺ ስንት ነው እንትን?
Normal ኡ አራት መቶ ነው። VIP አንድ ሺህ
Okay እሺ። ዛሬ ነው መቁረጥ የምችለው? ነገ ምናምን እችላለሁ? እንዳይ እሺ አንድ ሺህ
Anytime ቦታ ሞላ ምናምን የሚባል ነገር የለማ።
እስከ ዕለቱ ዘጠኝ ሰዓት ድረስ ትኬት ይሸጣል።
እስከ ዕለቱ ዘጠኝ ሰዓት ድረስ nice። በቃ ከዛውም መውሰድ እችላለሁ?
እሺ ያለሽ ግን ወረፋ መድረስ እሺ ያለሽ እሺ thank you እናቴ።